ጤና ይስጥልኝ ቤተሰቤት
ሄሎ
ጤና ይስጥልኝ ቤተሰቤት እንዴት ነህ? ሰላም ነው።
አለን አለን። እሺ deposit ትናንትና deposit ይዤ ነበርና ቴሌብር ላይ በዚህ ስልክ ቁጥር እሺ
እ፣ ቴሌብር ላይ ተቀንሷል። text ገብቶልኝ ነበር እ፣ እንትን ፌስት ላይ ግን አልገባልኝም ነበር።
Okay። deposit text ኡ ልካለን አይደል?
ምን ምን ምን deposit text
አላኩም። በምን ልላክ?
ቴሌግራማችን ላይ ላክለን። እሺ deposit text ኡ ቴሌግራም አሁን active አይደለሁም። እ፣ ቴሌግራም የለኝ ስልክ ጠቃጠቅ።
ወይ በሌላ ሰው መላክ አትችልም?
በምን በሌላ ሰው በሌላ ሰው ወይ መላክ አትችልም?
በሌላ ሰው አዎ።
ልሞክር።
እሺ